እኔ ስትለኝ ከአሪፌ ነው የምንደውሉት። አሁን ተቋርጦ ነበር።
አሪፍ ላይ
እሺ፣ ቴሌብር ላይ የተመዘገቡበትን ስም ይንገሩኝ።
አብዱረዛቅ
አብዱራዛቅ አብዱረዛቅ አበል
እሺ፣ ደንበኛችን የሰጡን መረጃ መዝግበናል። አሁን እኛን የቴሌግራም ቁጥር እንስጦትና screenshot ይላኩልን።
እሺ እሺ እሺ፣ ቁጥሩን የያዙት ዜሮ ዘጠኝ ዘጠና ሁለት
ቀላዝ ኦኬ አ ረጠኝ
ዘጠና ሁለት
እሺ ሀያ ሶስት ዜሮ አንድ ሀምሳ አራት
በል ሄሎ
ይዘውታል። ለመኛችን ወይ ምን አልሽኝ? ዜሮ ዘጠኝ አ፣ ይሰማውታል።
ዜሮ ዘጠኝ ዘጠና ሁለት ዜሮ አንድ
ዘጠና ሁለት
እ ዘጠና ሁለት ብለው በመሀል አስራ ሶስት አለ አስራ ሶስት ዜሮ አንድ ሀምሳ አምስት ነው ቆይማ ስንት ስንት ነው ያልሽኝ? ዜሮ ዘጠኝ ዘጠና ሁለት አልሽኝ አ አስራ ሶስት ዜሮ ዘጠኝ ዘጠና ሁለት ብሎ አስራ ሶስት ነው።
ዘጠና ሁለት ብለው አስራ ሶስት እሺ አንዴ
እሺ